ይልቅነሽ ከክደን ከብስት ቤት የምንረዳው
ቦነስ ላስለክ ብዬ ነበር።
እሺ ካሸር ኮዱን ንገሩኝ።
አስራ አንድ እሺ ሰላሳ ስድስት እሺ ሰባ ሰባት ሀያ ስምንት
እሺ ሁለት ለውስጥ ነው። በሁለት ጨዋታ ነው ቀየው ነው።
ሁለት ነው።
አዎ በአንድ ነባ ነው። አንድ ነው ብለኝ እኮ እሺ ፓክሲ ኤስኢ ከ እንዴት ላምብበው
አዎ ከዚህ- ደብል ቻንስ የሰጡት ማለት ነው።
አ፣ ብዙ ነው ዳብል ቻንሱ ግን ያው ከመጨረሻ አምስተኛ ላይ ያለው
አምስተኛ አዎ እና ደግሞ ከመጨረሻ ሶስተኛ ላይ ያለው ማካቢ የሚለው ማካቢያት ያ እሺ እሱና ከላይ ደግሞ ፓክሲ የሚላለ
እሺ እሺ መ-
እ